hello hello hello
ይስማ ይሰማል ሰላም ነው ጥናትን አብሮ ይስጥልን እንዴት ነው logic game ነበር ምን ልርዳዎት
አይ ድንቃ ድንቅ ኮሜዲያን የሚባል ልጆች ለማስተዋወቅ ስልዬ ከልሳን ወጥቼ ያሉ ልጆች አሉ እሺ
እና እነሱ ለማመዝገብ ፈልጌ ነው እ፣ ለጥቆማ ለማድረግ ፈልገው ነው አ እሺ ይቻላል እ፣ ስም ማን እንበል
ኤፍራታ
አሁን በዚህ መስመር ላይ ይጠብቁኝ